hello
hello hello
hello በየጤናስተደ ነው አዎ በጣም
ነው ማሊ ባባ ነው አዎ information ልጠይቅሽ ነበር እሺ
መኪና ፈልጌ ነበርና እሺ
መኪና እስከ ስንት percent ነው ባንክ ሊያመቻችልኝ የሚገ- የሚችለው?
ከሰላሳ አምስት እስከ አርባ
ሰላሳ አምስት ከአርባ ከዛ በታች የለማ።
ከዛ በላይ የለም ከዛ በታች አለ okay ሰላሳ አምስት percent ብር ይዤ ከመጣሁኝ ለዛ የሚሆነው መኪና መውሰድ እችላለሁ ማለት ነው።
ሰላሳ አምስት percent ባንክ የምናመቻችልክ ነው
okay አሀ ሰላሳ አምስት percent ነው ባንክ የምታመቻቹት?
አዎ አዎ ምን አይነት okay።
መኪና ነው የፈለግከው እኔ ኮሮላ ወይ ዲዛይር
ዲዛይር እ
አዎ፣ ቢያንስ አንድ ነጥብ አምስት ስድስት እስከ ሰባት ድረስ እጁ ጋር ያስፈልግሃል okay እሱን ይዤ መምጣት አለብኝ ቀሪውን ማለት ነው።
ባንክ እናመቻችልህ አዎ okay እኔ እጄ ላይ ዘጠኝ ነው ያዝኩኝ።
ኦ፣ ምን አይነት መኪና ነው afford ማድረግ የምችለው?
ኮምፓክት አይነት ነገር ይመቸዋል
ያርስ ኮምፓክት አዎ
okay ሌላ ፕላትዝ ነገር አልች- አልችልም ወይ ፕላትዝ ሴዳ?
የለም እጃችን ላይ እ እጃችን ላይ የለም ፕላትዝና ሴዳ ላ እጃችን ላይ የለም፣ ግን ቢኖርም ቢያንስ እጁ ጋር አንድ ሚሊዮን cash ያስፈልጋል። እሱ አንድ ስንት ይፈልገኛል እሱ
እም፣
እስ- ምን ያህል ይፈልገኛል እሱ እስከ አንድ ነጥብ ሶስት ድረስ ምናምን ይሄድብሃል። ፕላትዝ ቢኖረን የለንም እንጂ አንድ ነጥብ ሶስት እጄ ላይ ያስፈልገኛል አዎ አዎ።
እም። እሺ ኮምፓክቱ እስከ ስንት ነው already cost የሚያደርገኝ ኮምፓክት ሁለት ሺ ስድስት ሞዴል አለ አስራ ሰባት ከሀምሳ ነው የሚባለው። ዘጠኝ ከመጣህ ቀሪውን ባንክ እናመቻችልሃለን።
ዘጠኝ ካመጣው ባንክ እሺ አዎ እናመቻችልሃል።
ከዛ ከሱ ውጭ ሌላ መኪና ሌላ የምችለው አለ በዚህ ብር ሌላ ሞዴሉ ከፍ ያለ ነው አለ ኮምፓክት ሁለት ሺ አስር ስምንት ምናምን አለ፣ ግን ያስጨምርሃል።
okay ያስጨምረኛል ከዚህ ላይ በዘጠኝ አይችልልህም። አዎ
okay እሺ ይሄን ያሪስ ኮምፓክት ብቻ ነው የምችለው ከሁለት ሺህ ስድስት በታች ያሉትን እ እ ከሁለት ሺህ ስድስት በታች ያሉት ሞዴል ብቻ ነው የምችለው ማለት ነው በዚህ ብር አዎ እሱን አዎ okay እሺ thank እንጂ ዩ ለዲዛይር ያስጨምርሃል። እሺ አባስ እሺ thank you